ጤና ይስጥልኝ ጉዳዩን አቤል እባላለሁ ባኮ መድረካው
አሁን እንትን አዝዤ ባለሙያ እንድልኩልኝ አዝዤ ብር አስገብቼ በደውልልኝ ስልክ መልሼ ስደውልላቸው አያነሱም።
ማን ነው አዶናይ ሚዛን ወይስ
እ ማን ልበል እርስዎን ስም አሊ አህመድ አሊ አህመድ አዎ
okay እሺ እሺ እ ስለዚህ አንድ ጊዜ እ check አድርጌ በዚሁ ቁጥር መልሼ ልደውልዎት ይሄን ስልክ ነው እየተጠቀሙ ያሉት አይደል አ በቃ እሺ እሺ በወዲያውኑ መልሼ እደውልዎታለሁ check አድርጌ ያለበትን ሁኔታ እሺ እሺ መልካም